ሄሎ hello ጤና ይስጥልኝ ኪሩቤል ነህ?
ውይ አይደለም እሺ፣ ምን እንድታዘዝ ኪሩቤል
አዎ አይ ከቪጂአይ call center ነበር የምደውለው እሺ ንገሪኝ ነበር ስልሽኛል ነበር አዎ እ፣ አይ እኔ አይቼ ነበር እና investigate ለማድረግ ሞክረን ነበር ጠዋት ላይም ይሰራ ነበር ስልካችን ምንም የተበላሸ ነገር የለም ምናልባት አዎ እኔ እኔም ሞክሬው ነበር ኢትዮ ቅድም ላይ ይሰራ ነው ይሰራል።
አላየሁትም አዎ ግን አሁን እናንተ register ስታደርጉ Spiceworks ኡም ላይ ኢሊገርም ላይ ነው እያደረጋችሁ ያላችሁት ወይስ አዎ ሁለቱም ላይ እያደረግን ነው።
ሁለቱም ላይ አንድ አይነት ጠዋት ላይ ስልክ አልነበርም ምንም ለዛ ነው አዲስ ትኬት የሌለው እንጂ አሁን ከሰዓት ሁለት ስልክ ተቀብለናል OK ምንም ትኬቶቹ በጣም ትንሽ ናቸው ዛሬ የመጡት እና check ሲያደርግ እሱ ስልኩ አስቸግሮ ነበር መሰለኝ እሱ check ባረገበት ሰዓት ባረገበት ሰዓት አዎ፣ ሶስት ትኬት ምናምን ብቻ ነው የደረሰው።
አድርገዋል
ምን አልሽኝ?
customer ኦች እንደዛ complain አድርገዋል ስልኳ አይሰራልንም እያሉ እ፣ ይመስለኛል ለዛ መሰለኝ እሱ ደውሎ check እሱ ራሱ ደውሎ check ሲያደርገው እ፣ ጥሪ እንትኑ አይሰራም ነበረ በዛ ሰዓት። ሰዓቱን ቆይ check አድርጌ መልሽ እንትን አድርግልሻለሁ።
አይ ያ system ላይ ፈተነዋል ለማለት ነው። ይቅርታ እንጠይቃለን ስለተፈጠረው ችግር።
እሺ፣ ግን register ስታደርጉ ባ- እንትን አድርጉልን ሁለቱም ቦታ ላይ ይመዝገብ ማለት ኢሊደሩ የኢሊደሩ ብዙ ጊዜ slow ይሆናል ምናምን ሰው እኛ አሁን ስፓይሲ ቶሎ ቶሎ notification ስለሚልክ በስልካችንም እየተከታተልን ስለሆነ የምንሰራው አዎ።
የስፓይሲው ላይ ቅድሚያ መዝግቡልን ከዛ ኢሊደሩ ላይ መዝገብ ሁሌም።
እሺ፣ እሺ፣ እሺ፣ thank you bye